ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሄሎ
አቤት
ሄሎ
አቤት።
ከችፕችፕ ነበር የምደውልሎት።
እሺ እሺ።
order አድርገው ያልመጣ item ነበሩት።
አዎ የላይፍ ቦይ
ላይፍ ቦይ
አ
እሺ፣ እ፣ ነገ ልንልክሎት ነበር። location የት ነው የሚመጣሎት?
ሩዋንዳ ቡና ባንክ
የት አሉኝ? ይቅርታ ትንሽ ድምፆት ራቀብ።
ሩዋንዳ ቡና ባንክ ሩዋንዳ
ሩዋንዳ።
አ አ ቦሌ ሩዋንዳ ቡና ባንክ አለ አይደል?
okay፣ እሺ፣ እሺ፣ ነገ እንልክሎታለን። መልካም ምሽት።